ጤና ይስጥልኝ የቲኤስኤ ጥሪ ማዕከል እባክዎ ምን ልርዳዎት?
flight ትኬት ፈልገን ነበረ?
እሺ ከየት ወዴት ነው የሚፈልጉት?
ከጅማ አዲስ አበባ።
ጅማ አዲስ አበባ ለመቼ ነው?
ነገ ቦታ አለ?
check ላድርግሎት። ለአንድ መንገደኛ ነው የሚፈልጉት?
ሶስት ሰው።
ሶስቱም አዋቂ ናቸው?
አዎ እዛ ኪያ ሜዳ ለራሴ ነው። ከ- እ- አይ ሶስት ሰው በቃ እሺ
አሁን እዛ ሄዶ በዛ ብርድ ምንድን ነው?
ተወው።
እሺ በጣም ይቅርታ እንጠይቃለን። እስከ እሁድ ድረስ ቦታ የለም። ለሶስት ሰው ከሆነ እሁድ ነው ያለው ቦታ።
ለሶስት ሰው እሑድ፣ አዎ እሁድ ነው ቦታ ያለው።
ሮብ፣ ዛሬ ማ- ማክሰ- ሮብ፣ አርብ፣ እሑድ እስከ ቅዳሜ ምናምን የለም ማለት ነው።
እስከ ቅዳሜ ሙሉ ነው። አርብና አረብ።
ዛሬ ሮብ አይደል? ሐሙስ፣ አርብ፣ ቅዳሜ ሙሉ ነው። እሁድ ነው ቦታ ያለው።
እሺ፣
እ፣ ቼ- ሊያዝሎት ወይስ ለመዝግቦት እንዴት እናድርግ?
እንደውልልሃለን።
እሺ በዚህ ስልክ መልሶ ይደውሉልን። እሺ እሺ፣ እሺ፣ እሺ፣ ስለደወሉ እጅግ እናመሰግናለን። መልካም ጊዜ።
ችግር የለም አባቴ።
እሺ